ጤና ይስጥልን ቤት ቤት ቤት ምን ልርዳው
withdraw አርግቼ በ voucher እሺ ቆረጠብኝ እና QR code ኡን screenshot ሳላደርገው ጠፋብኝ። cancel ማድረግ ወይ እንዴት ላወጣው እንደምችል ልትነግሪኝ ትችያለሽ?
በ voucher አወጣህ withdraw አ ከዛ voucher code ኡን ማግኘት አልቻልክም።
አ
እሺ በ voucher ስታወጣ ሱቅ ሄደህ እንደምትቀበል ታውቃለህ ብሩ ያ ያ አዎ፣ አውቃለሁ።
ስለዚህ ማለት ነው የቤት ቤት ቀሪ balance ን የምታይበት ጋር ማለት ነው account history የሚል አለ።
አ account history ስትነካ voucher history የሚል ይመጣልሃል።
እ voucher history
እሺ ቆይ ልሂድና ልሂድ ቤስት ቤት እሺ balance ላይ እሺ deposit የሚል አለ።
ን- deposit ሳይሆን ቀሪ balance ህን የምታይበት የቤት ቤት account ህ አለ፣ ቀሪ balance ህን የምታይበት አለ።
አ እሱ ጋር account account history።
history የሚል አለ።
አ እሱን ስትነካው የ voucher history የሚል ይወስድሃል። voucher history ላይ የ voucher code ኡ አለ። እሺ ያወጣው የገንዘብ መጠንና voucher code ኡ አለ። እዛ ጋር okay ታገኘዋለህ።
ይመጣል።
አዎ አዎ፣ ታገኘዋለህ። ካላገኘው ደውልልኝ፣ እነግርሃለሁ።
okay አገኘሁት። በቃ እሺ እሺ እሺ፣ ስለደወልን እናመሰግናለን። መልካም ቀን።
እሺ thank